ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን። የ YouTube ትምህርት ወጌሻ ክፍያውን እና ዝርዝሮቹ ማወቅ ፈልጌ ነበር።
እሺ ስሞትን ማን ልበል
ኪያ አስራት እባላለሁ።
ማናልሽ?
ኪያ አስራት
ኪያ ነው።
አዎ፣ ኪያ አስራት
ኪያ አስራት ነው።
አዎ፣
እሺ ስልክ ቁጥርሽን እስኪ ንገሪኝ።
ሀምስት
ሀያ አምስት አርባ ስምንት
አርባ ስምንት
አርባ ስምንት አርባ ስምንት
አርባ ስምንት
ስልሳ ዘጠኝ
እሺ
ዘጠና ሰባት
እሺ ዜሮ ዘጠኝ ሀያ አምስት አርባ ስምንት ስልሳ ዘጠኝ ዘጠና ሰባት አዎ፣
እሺ የት አካባቢ ነው የምትኖሪው?
ሽሮ ሜዳ አዲስ አበባ።
እሺ
እሺ፣ በአካል ነው በኦንላይን ነው ስል- እ፣ class ኡን መውሰድ የምትፈልጊው?
በኦንላይን ቢሆን ደስ ይለኛል። class ብዙ ጊዜ ስለምገባ
እህ
እና ከ class በኋላ class በ- በአካል የሚሰጠው ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ነው። ምናልባት ሰዓቱን ካላ